Hello. Hello. ይሰማል። እባክዎትን ምን ልርዳው? ምን ልርዳዎት? ታች ስንት ብር ነው የተቆረጠቦት?
መሳመሪያ አርጌ ነው አለሁት። ግን በቃ እኔ ዝም ብሎ አምስት ብር ይቆርጣል። በቃ እኔ ምንድን ነው
እሺ፣ አንድ ሲስተም ላይ ጠብ- መስመር ላይ ጠብቁ ይሉ ይሉት ሄሎ፣
አቤት፣
አንድ ይጠብቁ ይሉ ይሉት የቴሌን ደንበኛ ስለሆነ በቃ ሁለት ሁለት ብር ስለሚቆጥቡት ነው።
እ?
የቴሌቪዥን ደንበኛ
ደንበኛ
አዎ፣ የቴሌቪዥን ደንበኛ ስለሆኑ ነው።
ለምን ደንበኛ ነው?
የቴሌቪዥን ደንበኛ ስለሆኑ በቀን ሁለት ሁለት ብር እየቆረጠ ሁለት የመሞከሪያ ትኬት ወይም ደግሞ እድል ስለሚሰጡት ነው
በቀን ሁለት ሁለት ብር እ፣ የሚቆርጥበት
ይሄ ለማቋረጥ ኧረ አይቻልም።
ኮከብ ዘጠኝ ሰማንያ አምስት መንሰላል ብለህ ስድስት ቁጥሩን እንጂ
እ?
ኮከብ ዘጠኝ ሰማንያ አምስት መንሰላል ብለህ
ዘጠኝ ሰማንያ አምስት ኮከብ ኮከብ ዘጠኝ ሰማንያ አምስት
ዘጠኝ ሰማንያ አምስት እኮ ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መንሰላል ብለው ይላኩና ከዛ ስድስት ቁጥርን ይጫናሉ ሲመጣሉ